Hello ብንያም ሰላም ነው አሉ እግዚአብሔር ይመስገን።
ሐምራዊ ነው login እንድልልህ የፈለግከው?
ሐምራዊን እኮ አይደለም እኮ ሀገረ ማርያም ነው።
Okay ይሄኛውን አዲስ ነው የተጫነው እኮ እሺ cashier one two ንም three ንም ነው login የምልልህ አይደለም። አሁን እኮ cashier one ና cashier two ነው ለጊዜው የሚጠቀሙት፣ ግን እሺ Login locked out አለው cashier one cashier one ግዴታ ነው እና locked out አላቸው። ከዛም በኋላ አሁን እኮ AnyDesk ስትኝ የ cashier የሁለቱንም cashier ነው የላኩልሽ።
ይሄ ከታች ያለው ነው እንዴ AnyDesk ኩ
አዎ ሁለት cashier የሁለቱንም cashier ነው የላኩልሽ። አስራ አምስት ሰላሳ ሰባት ሰማንያ ስምንት ሰባ አራት አስራ አንድ እና አስራ ሶስት ቶሎ ጀምሮ እሺ አስራ አንድ መጨረሻውን ነው የገባሁበት። ካሸሯን ነው አይደል እሱ?
አዎ አዎ
እሺ
ምን እናድርገው አሁን እሱን?
ቆይ ልገባበት ነው። እሺ እሺ እሺ
ቴሌግራም ላይ አወራሃለሁ በቃ እሺ